ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። እንዴት ነዎት?
እግዚአብሔር ይመስገን አለን። እንትን ነበረን አንድ በሽተኛ ነበረ እሺ
እና እሱን ያው ስለደከመ ወደ ክፍለ ሀገር ይዛችሁ ትወጣላችሁ።
የት
እዚህ አማራ ክልል ወደ ማርቆስ ወደዛ መስመር የለንም አምቡላንስ
ወደ ማ- ወደዛ መስመር የላችሁም?
አዎ አዎ ወደዛ በጣም እንደዛ የሚርቅ መንገድ የሚሄድ መኪና የለም እና እሺ፣ ሌላ መታወቂያ information ካለ ትተባበሪናለሽ።
እስቲ ሰማንያ አንድ ሀያ ሶስት አስፈላጊ ላይ ይደውሉና የግል የአምቡላንስ ቁጥሮች ብሎ ይጠይቁ የማንን እ?
የግል የአምቡላንስ ቁጥሮች ብሎ ይጠይቁ እሺ እሺ